Da va- da bar su nema.
Hello.
Hello.
Hello?
አቤት።
ሄሎ አም- የሆነ ጨዋታ ትላንት የሄድኩት ጨዋታ ነበረ።
እሺ
እ፣ በመሀል እ፣ የተላለፈ ጨዋታ ነበረ። ከዛን እንትኑን አላመጣልኝም ከሸቱንም እንትን
እ፣ እሺ ደ- የተጨዋ- የ postponed የተደረገ ጨዋታ ካለ ሀያ አራት ሰዓት መጠበቅ አለብን።
ትላንት ማታ ነው የተደረገው።
ስንት ሰዓት ላይ?
ማታ አምስት ሰዓት ነበር ሀያ አራት ሰዓት አምስት ሰዓት ነው የሚለቀቀው።
እሺ እሺ፣ እንት- እንትን ነበር ሌላ ነገር እሺ፣ ካሻው እንትን point ነበር free bet አግኝቼ ነበረ
እሺ። cashier code ኡን ንገረኝ።
እ?
cashier code ኡን ትነግረኛለህ?
አ በዚህኛው ገብቼ ማለት ነው በራሴ
እሺ፣ ለቴሌግራም ላይ ላክልን እ፣ ትኬት ID ዩ።
አይ በቃ እሺ አ፣ free bet ከአስር ጨዋታ በታች አይሰጥም አ?
እ?
አስር ጨዋታ ካልሆነ አይሰጥም እንዴ free bet total odd ኡ አ፣
total odd ኡ lost ካደረግከው ጋራ ተካፍሎ አ፣
ከሀያ በላይ ከሆነ እ፣ ይሰጥሃል።
አ፣ አይ ጨዋታ አስር ነው በእርግጥ ግን እንዴ ጥያቄ
እንደ odd ኡ ይወሰናል።
እሺ አመሰግናለሁ